ሄሎ ሄሎ
አቤት።
ዊፕላስ Solution የሚባል ድርጅት ነው የምደውለው።
እሺ ዊፕላስ አንድ application develop አድርጓል እና እዛ ላይ የእናንተን store እንድታስተዋውቁበት እና እንድትገበያዩበት እና የተለያየ service ም አሉት እና ፈቃደኛ ከሆንክ እዛ ላይ እንድትመዘገብ ለማሳወቅ ነበር።
ምን ልክ እንደ Jiji ምናምን app አይነት ነው?
አዎ እንደዛ ነው።
Okay እሺ። ምን ያስፈልጋል ለመመዝገብ?
ምዝገባ አሁን በነፃ ነው። application አውርደ እዛ ላይ ነፃ ይዘጋል።
እሺ ምንድን ነው Play Store ላይ አለ?
አዎ አለ። link ኡንም ልላክልህ እሺ።
በ message እሺ ልክልና ታወርደዋለህ። እዛ ላይ ታየዋለህ።
እሺ፣ እሺ እሺ።